hello
አይሰማም?
hello
አቤት።
ሰላም ጤና ይስጥልኝ።
በየቀኑ ሁለት ብር ትቆረጠብኝ ነበረ።
ማቋረጥ ፈልገው ነው።
አዎ፣ ኮከብ ዘጠኝ ሰማንያ አምስት በተላለፈው ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ።
እስቲ ድገሚልኝ አንዴ record አድርገውና።
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት አዎ